Hello ጤና ይስጥልኝ ስላደረክሉ እሺ ከቢው ነበር የምደውለው ከቢው delivery order check እንድታረጊልኝ ፈልጌ ነበረ።
check ምን
check እንድታረጊልኝ order check እ እንድታረጊልኝ ፈልጌ ነበር።
እሺ ምን ነበረ እስኪ ንገሪኝ።
በ order number ሰማንያ ስምንት ሰማንያ ስምንት ሰባ አምስት order አልታዘዛችሁም? fried chicken ሰማንያ ስምንት
በ order number ሰማንያ ስምንት ሰማንያ ስምንት ሰባ አምስት አልታዘዛችሁም?
አልታዘዝንም። fried አንቺ chicken ነሽ የታዘዝነው ሰማንያ ስምንት ሰማንያ ዘጠኝ ዜሮ ስምንት ነው እንጂ በሰማንያ ስምንት በሰማንያ ስምንት ሰባ አምስት order number ሰባ አምስት አልታዘዝንም።
ኦርደር አልታዘዛችሁም።
አዎ እሺ አመሰግናለሁ።
እ ቼክ ለማድረግ ነው። እሺ አመሰግናለሁ።